ሄሎ ጤና ይስጥልኝ ከብቻ ኢትዮጵያ ነበር የምደውለው።
እሺ
አሁን ቲን ነምበር ሰጥተውን ሄለን ጃቦ ሀውስን አግኝተ ነው ነበረ።
አዎ ቤቱ አሁን ዝግ ነው።
ያ ተ- ያ ተዝሮ ሌላ ወደ ባህር ዳር ላይ ገርሁ ያለ ሄለን የሚለው ወረዳ ላይ ነበሩ። አሁን ወደ ባህር ዳር መጥቻለሁ እና ዮሐንስ ነው የሚለው ያሁኑ ደግሞ
ልክ ነው። እሺ ያኛው ተዘግቷል።
አዎ ያኛው ተዘግቷል። አዎ።
ተመሳሳይ ቦታ ነው ያለው ወይስ የተለያየ ቦታ ነበር ቦታው?
ቦታው ሌላ ነው። ሌላ አሁን ያኔ በፊት ወረዳ ላይ ነው የነበረው፣ አሁን ባህር ዳር ነው ያለው።
እህም። አሁን ይህንን ቅሬታ መዝግበን ስናስተላልፍ የት- እም።
በየትኛው አድራሻ ነው መጥተው ሊመልሱ የሚችሉት?
በባህር ዳር አሁን ስለዚህ ባለው- ዮናስ ባለው አሁን ይሄ አዎ፣ ዮ- ሄለን ጃቦ ሀውስ ዮሐን- ተወስዶ ዮ- ነበር ከዚህ በፊት ፍሪጃቸው።
አዎ አሁን በአዲስ outlet ኣቸው እንዲመለስ ነው የምንለው።
አዎ አዎ ዮሐንስ ማለት ነው አሁን የሚለው ስሙ ያረ- እ- የድ- የባለቤት ስም ያረጋል ነው የሚለው እኔ ያረጋል ነው።
ያረጋል ጌታቸው።
አዎ እሺ፣ ስልክ ቁጥሩ በዚህ አሁን በደወሉበት።
አዎ በደወልኩበት የባህር ዳር አሁን ያለሁበት ዮሐንስ ነው የሚለው ጀምቦ እሺ፣ እሺ፣ ደንበኛችን ይሄን ለመጠየቅ ነው። ስለሰጡ እሺ።
መረጃ እናመሰግናለን። መልካም ቀን።
እሺ እሺ